ሄሎ አናቺ ወጣል። በቃ አመሰግናለሁ። አይደለም የደሞ መንፈስ እኮ ነው። ዝም ብሎ ነው ያስገባው። በቃ ያሺ በቃ ደህና ነሪ። አመሰግናለሁ። ዛሬ ስልካችሁ ግን ድምፅ ምንም በቃ ላይሰማ
ኮኔክሽን ስለሚያስገድደው ነው።
ያው ደህና ነሪ።